ጤና ይስጥልኝ ቤት
hello አቤት ቻፓ አይሰራም እንዴ withdraw
እ እየሰራ ነበረ እምቢ ብሎህ ነው አዎ እምቢ ብሎኝ ነበር በ CBE
withdraw ለማድረግ እ አዎ withdraw ለማድረግ አልቆረጠም ከ account ላይ አልቆረጠም አዎ ምንድን ነው የሚልህ
withdrawable not sufficient ነው ምናምን ይለኛል okay እሺ አንዴ ቤት ስልክ ቁጥርን ንገረኝ ይቅርታ ዜሮ ዘጠኝ አስራ ዘጠኝ እሺ ስልሳ ሰባት እሺ ሰላሳ ስምንት ሀያ አንድ ሀያ ስምንት ሀያ አንድ አዎ ሰላሳ ስምንት ሀያ አንድ ጠብቀኝ አንዴ ስንት ብር ማውጣት ፈልገህ ነው
ሺ ሁለት መቶ አርባ ብር okay ይኸውልህ እ እ balance withdrawable ላይ ያለው ስድስት መቶ አርባ ብር ነው non withdrawable ላይ ደግሞ ስድስት መቶ ሰባት ብር ነው ያለው ማለትም ቀጥታ deposit እንዳደረግክ ወዲያው withdraw ማድረግ አይቻልም የተወሰነ game ስትጫወትና የተጫወትከው game በቂ ሲሆን ሲስተሙ በራሱ ወደ withdrawable balance ይከትልሃል አ እሺ በቃ ስለዚህ የተወሰነ በትንሽ ብር ትጫወትና ይለቅልሃል እሺ እሺ እሺ መልካም ቀን አሜን